ሄሎ ሰላም ጤና ይስጥልን ቤት ቤት
ጤና ይስጥልኝ። ከአዳማ አስራ ስድስት ነበር የምደውለው።
እሺ
እ ኳስ ቦነስ ተበልቶ ነበርና እሺ ቲኬቱ አላረበ
እ ካሸር ኮድ አለቀም። ቆይ እሺ፣ ቴክስት ላርግ ሰፖርቲም ላይ ይቻላል። አይ ትኬት ካሸር ኮድ አለው አይደለ?
አዎ እኮ ካሸር ኮዱ እንደዚሁ ንገሪኝ።
cashier code እንትኑ ላይ ያለው ነው ከታች ወረቀቱ።
አለ ወረቀቱ ላይ ከታች ያለው
እሺ ቆይ አንዴ ጠብቂኝ።